ሄሎ ጤና ይስጥልኝ። እንዴት አረፉ?
ጤና ይስጥልኝ ቤስት ቤት
እሺ፣ ኦንላይን ላይ እያወራሁት ነበረ። ቤቲ እንትን በቻፓ ቆረጠና account ኤ ላይ አራት መቶ ብር ከዛ አዎ።
ቀጥ አለ ብሩ አይገባም።
okay እ፣ message መጣልኝ። ቴሌ ብር ሳይሆን ሲቢ ብር፣ ቴሌ ብር እየሰራ ስላልሆነ ከሲቢ ብር ነበር የላኩት።
አ በቃ screenshot አድርጌ ኦንላይን ወጥቼ ነበር የላኩት። አንደኛው ገባልኝ። ከዛ ስጨርስ ሌላ አራት መቶ ልክ ደግሞ ቆረጠና አዎ።
የለም ብሩ።
ቱን ልካህል አይደል ቴሌግራም ላይ ያው ቴሌግራም ላይ ፎቶ ስክሪንሻት አድርጌ ራሱ ልኬላታለሁ። መልስ አትሰጠኝም። አሁን በጣም- ታይም ትንሽ ሲቢ ብር ነንበር ንገረኝ ባ ከዛ ጠፋኝ።
ኦኬ በቃ አለች አሳውቃታለሁ ቤቲ ማን ነው ምንድን ነው?
ስምህ ስምህ ማን ነው ቴሌግራም ላይ ቴሌግራም ላይ የሚለው ስምህ ማን ነው ነባ የሚለው ቴሌግራም ስሜ።
እሺ በቃ ታይልሃለች እሺ አሁን እሺ እየጠበቅኩ ነው። እሺ አባ እሺ እሺ ወንድሜ ስልክ ቁጥር ዜሮ ጠራ አንድ ሰላሳ አንድ አርባ ሁለት ዜሮ አራት ልክላታለሁ።
እሺ ጥሩ እሺ እሺ አባ thank እሺ እሺ ይመ- እሺ